ጤና ይስጥልን ቤት ቤት ብቻ የምልዳው
ሄሎ ሰላም ጤና ይስጥልኝ።
ብሩ የቴሌ ብር ማለው የኔ አካውንት አይቻልም ዲፖዚት ስታደርግ እምቢ ያለ ነው።
ምን ይልሃል?
ቴሌ ብር የኔ አካውንት ቴሌ ብር ያለው እሺ
ዲፖዚት ሲገባ አይገባም።
እኮ ምንድን ነው የሚልህ? እስቲ screenshot አድርገህ ቴሌግራም ላይ ላክልን።
ወደ ቴሌግራም አዎ አዎ ቴሌ ብር ብር አለኝ ግን deposit ሲያስገባ እሺ እኮ አይገባም።
ልክ ቢልህን deposit ልታደርግ ስትል እሱን ቴሌግራም ላይ ላክልን።
ለካው እሺ screenshot አድርገህ ልከኸዋል?
ለካው አዎ hi በለኝ እሺ፣ በላክበት account እሺ፣ ከላይ እንዳገኘው
አይ ኦኬ እሺ